hello ጤና ይስጥልን Best Bet
አብሮ ይስጥልን። እንትን አውጥቼ ነበር አምስት ሺህ አምስት ሺህ ብር ድሮ አድርጌ ነበር።
እሺ
ያው እና አብሮ እስካሁን አልገባልኝም። አሁን እዚህ ቁጥር ነው አ፣ እሺ፣ check ላድርግልህ አንዴ መስመር ላይ ጠብቀኝ።
እሺ
ዛሬ ነው አይደለ?
አዎ አዎ፣ አሁን ነው ያደረኩት። አዎ
እሺ ኢብራሂም ጀማል ኢብራሂም ጀማል አዎ።
እሺ confirm አድርጌልሃለሁ ይገባልሃል። እሺ እሺ thank you እሺ ስለደወልክ እናመሰግናለን። መልካም ምሽት።